ጤና ይስጥልኝ። ሄሎ ቪዛ ሚልኪ ነኝ። በአኳማይት የጉዞ መረጃ እንስጦ። ሄሎ ሄሎ
ሄሎ፣
ሄሎ
አቤት፣ አይሰማም ደንበኛች።
indaba
አይ አከም ጀርቱ ሄሎ ቪዛ
abe oya oya
ዘባነጋ ወደ ከነ ይመላ ከሚስነትም ነው
eh wani biya
ብያ ከም ደግሞ በርባደን
ya wani a yara